ያስጥልን።
hello አሁን ደውዬልሽ ነበረ። የትኛው ይሄ መጨረሻው ስልሳ ስድስት ሆኖ screenshot አድርጌ የምልክልሽ?
እሱ የቴሌ ብር account ነው።
okay ይሄኛው ልክ ማርዬ ዜሮ ስድስት መጨረሻው ማለት ነው።
ስልሳ ስድስት መጨረሻ እ፣ በእሱ ነው ቴሌ ብር የምልከው።
አዎ ስልሳ ስድስት መጨረሻ ቴሌ ብር ነው። እሱ ፍትህ አምላክ ማርዬ ይባላል።
ፊት ዜሮ አምላክ ስድስቱ ደግሞ እ፣ ፊት ዜሮ አምላክ።
ስድስት ቤቱ screenshot የሚልኩበት ነው።
እሺ ማን ነው ስሙ?
ፍትህ አምላክ ስም ማርዬ አልፈልግም። ዝም እ፣ ዝም ብዬ ልላክ። እሱ ችግር የለውም።
ያው ምናልባት እ፣ የሚመጣለት ነገር ካለ ፍትህ አምላክ ማርዬ ነው የሚባለው ቁጥሩ ስሙ።
እሺ ይሄኛውን የላኩልሽ ነው አሁን በቃ ይላኩና screenshot ኡን በዜሮ ስድስት ቤቱ መጨረሻ ይላኩሽ።
ቴሌግራሙን ማለት ነው።
አዎ አየሽ እሺ፣ መልካም